ሄሎ
ሄሎ ሄሎ ሄሎ አቤት፣ አይሰማም።
ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
አለን አለን። ምን ልርዳዎት?
የጥሪ የአገልግሎት ቅል ለመመዝገብ ፈልጌ ትኬት የለዎትም ብለውኝ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ያንማ ደውዬ መስሎ እኮ አንድ ቁጥር ላይ ሲመዘገቡ ትኬት ያገኛሉ።
ትኬት አንድ ትኬት ሞልቶለታል ምናምን ብለው በትክ እኮ በትኬቱ ድሎትን ሲሞክሩ ሽልማት ያገኛሉ። ትኬት የሎትም ከሆነ ደግሞ ስልኮት balance ካለው ይገባሎታል።
አይደለ አ
እና የለዎትም እኮ ነው የሚል ስልኬ balance ኖረውም ብሞት እ- አ ቢሞሉ ይገባሎታል።
ሲሞሉ ኧረ እንጃ እኔ ከባድ ነው። እንየው እስኪ